አሪፍ ነው። ሌላው ከቺፕ ነው የደወልኩት።
እ ኬክ ከቺፕ ቺፕ ቺፕ እሺ፣ እሺ፣ ይሄ ነው ቁጥሩ አንዱ ያዙት ብዬ ነው።
እሺ። ግን አሁን ልደውልልህ ስና የደወልከው okay እ ዛሬ ለምን አይመጣልንም? ግን እ አሁን አሁን ሪፖርት ካረኩኝ አሁን ከ warehouse መውጣት አይችልም።
እ ምናልባት- እኛ ቆየ እኮ ሳምንታችን ሆነ።
አዎ በጣም ይቅርታ ስለቆየበት። ግን ያው እን- እንደዚህ ዛሬ ሪፖርት ከተደረገ በንጋታው ነው የሚወጣው እቃና አ እ ለዛም በጣም ይቅርታ።
እሺ፣ በቃ እሺ፣ እሺ እሺ። ብዙ customer አለ። ስልክ አንሱ። እሺ፣ እሺ በዚህ ደውሉልኝ።
ደንበኝነታቸውን እንትን እንዳንል በጣም ተናደን ነበረ ሰሞኑን በጣም አነሳብላችሁ ስልካቸው።
በዚህ ደውሉልን፣ በዚህ ይነሳል።
እንደውላለን። እሺ፣ እሺ እሺ።
መልካም ቀን።
አመሰግናለን። እንደውላለን።